ጥቁር ሰማይ ጥቁር ሰማይ ዝቅ ብለው ጥቁር አፈር ቀና ብለው ጥቁር ሰማይ ጥቁር ሰማይ ዝቅ ብለው ጥቁር አፈር ባንተ ኖሯል ለካ ስከበር ቀና ብዬ እሄድ ነበር ባንተ ኖሯል ለካ ስከበር ቀና ብዬ ስሄድ ነበር ብዙ ብዙ ብዙን ሲባል ሰው ብዙ ባይጠግብም ዓለም ገፊ አዋራጭ ናት ደጉን አታከርም አስጠንቅቆ መቼ ይመጣል ያ ቁርጡ መሌት ይቆይብጠን አያማክር መምረጥ አያውቅበት ወጋየ ወንድሰኝ በሙያዬ እንዳድግ ደግፎ አበርትቶ የረዳኝ በጅምር በትንፋሽ ላንሳ ከጎኔ ባይኖርም ስራው ሐውልቱ ነው እንደ ስጋ ይፈርሳል። አፈር አይን የለው ሞት ሚዛን የለው ምነው ደጋጉን ቀና ቢያደርገን አፈር አይን የለው ሞት ሚዛን የለው ምነው ደጋጉን ቀና ቢያደርገን ቀና ብለው ጥቁር ሰማይ ጥቁር ሰማይ ዝቅ ብለው ጥቁር አፈር ቀና ብለው ጥቁር ሰማይ ጥቁር ሰማይ ዝቅ ብለው ጥቁር አፈር ባንተ ኖሯል ለካ ስከበር ቀና ብዬ እሄድ ነበር ባንተ ኖሯል ለካ ስከበር ቀና ብዬ ስሄድ ነበር በምግባርም በሰውነት ናሙና አድርጓቸው መልካም ሰርተው ስም በመትከል በሙያ መስካቸው ወጡ ሲባል እሰይ እሰይ ጥረው ሞላላቸው የግር እሳት ሆኖ ቀርቷል ድንገት እልፈታቸው ዳግማዊ ሳልሳዊ ምትክ ወልዶ ቢያልፍም ምግባሩ ሞራሉ ከቶ አይደገምም ፈሶም አይዘገብ ሲሆን የወደዱት እስቲ አምሳያው ቢገኝ ፍሬውን አትርሱት አፈር አይን የለው ሞት ሚዛን የለው ምነው አንዳንዱን መርጦ ባቆየ አፈር አይን የለው ሞት ሚዛን የለው ምነው አንዳንዱን መርጦ ባቆየ ቀና ብለው ጥቁር ሰማይ ጥቁር ሰማይ ዝቅ ብለው ጥቁር አፈር ቀና ብለው ጥቁር ሰማይ ጥቁር ሰማይ ዝቅ ብለው ጥቁር አፈር ባንተ ኖሯል ለካ ስከበር ቀና ብዬ እሄድ ነበር ባንተ ኖሯል ለካ ስከበር ቀና ብዬ ስሄድ ነበር እውቀታቸው ችሎታቸው የታፈነ ባፈር በደግ ለደግ የሚነሱ በሰሩት ቁም ነገር ተደጋግመው ቢወለዱ በስጋ ባያቸው ለመድኃኒት ይሆን ነበር ቢበዛ ቁጥራቸው ትወቀስ ይቻለ ሆዴ ታዝቧታል ቅን እንግዳ አትወድም ሳይቆይባት ያልፋል መቼም ጣዕም የለም በድንገት ይሸኛል ግን አንዳንዱን ላይነት አሳይቶ ይነሳ አጥር አይን የለው ሞት ሚዛን የለው ምነው አንዳንዱ መርጦ ባቆየ አጥር አይን የለው ሞት ሚዛን የለው ምነው ደጋጉ ቀና ቢያደርገው ምነው ደጋጉ ቀና ቢያደርገው ምነው ደጋጉን ቀና ቢያደርገው ምነው አንዳንዱ መርጦ ቢያ